ሄሎ ሄሎ
ሰላም ነው?
ጤና ይስጥልኝ።
መኮንን ነኝ። ከደንበኛ ነበርኩ።
እሺ ሴቶችን እህ ብር አዝገላይ ነበር የሚገባበትን ቀንና የተ- ተጨማሪ መረጃ ፈልጌ እህ
የሟች ቁጥር ፓርቱ በባለፈው ነው ወይስ የሚሻሻል ነገር አለው? ሁለት ፐርሰንት ነበር የሰጡን ባለፈው።
ሁለት ፐርሰንት ነው። አዎ
የሞተብኝ በጣም ብዙ ነበር፣ ዘጠና ምናምን ሞተብኝ ነበር።
ታውቀዋል። እዛ አካባቢ ያለው ተወካያችን አ ሪፖርት አድርጌያለሁ ነው ሪፖርት የምታደርገው እሱ ነው case ኡን የሚያጣራው።
ማረና አዎ
እሺ፣ የሚገባበትንም ቀን ከእሱ ጋር ነው contact ማድረግ።
አዎ አዎ።
እሺ thank መልካም መልካም ጊዜ እሺ።